አሻገዳው ራሻገዳው ራሻገዳው አሻገዳው የኮራንብሽ ሙሽርብ ነሽ አሻገዳው ራሻገዳው ራሻገዳው አሻገዳው የኮራንብህ ሙሽርብ ነሽ አሻገዳው አዳምና ሔዋን አንድ ሆኖ ሁለት እሷም ወደ ባሏ እሱም ወደ ሚስቷ አሻገዳው ወትሮም ወንድና ሴት ዘርና ማሳ ነው አሻገዳው ተፈጥሮ ያጀበው አሻገዳው ሕግና ደንብ ነው አሻገዳው ራ አሻገዳው ደራ አሻገዳው አሻገዳው የኮራ ልብሽ ሙሽር እንድነሽ አሻገዳው ተጋግዞ ነውና አሻገዳው ትዳር የሚመራው አሻገዳው የሙሽሪት ነገር አሻገዳው ለሱ ነው አደራው አሻገዳው እናትና አባቷን ተንደቀይረ አሻገዳው የነገ ሕይወቷ አሻገዳው መሰረቷ አንታለች አሻገዳው በላሻገዳው ለላሻገዳው አሻገዳው የኮራንብህ ሙሽርነህ ሁሉን ማንኳለሽ ሁሉን ማንኳለሽ ባትቆይም ሲያምርብሽ ሁሉን ማንኳለሽ ካባሃለው ደስ ደስ ካባሃለው ደስ ደስ አጎናጽፋሃል ግርማ ሞገስ ካባሃለው ደስ ደስ ጥልፉን ማንጠለፈው ጥልፉን ማንጠለፈው ሙያና ጥበብ የተረፈው ጥልፉን ማንጠለፈው ጸጉሯን ማንሰራው ጸጉሯን ማንሰራው ዘንፈልፈል ሲል ያየነው ጸጉሯን ማንሰራው አሸ ወይና ወይና አሸ ወይና ወይና አሸ ወይና ነሽ ወይ ልከተልሽ አሸ ወይና ነሽ ወይ ልከተልሆ ከወርቅና ከአልማ ወይና ከእንቁ የምትበልጥ ወይና የጎኑ ክብር ነው የትከሻው ገት ወይና በገሱና ጥባ ወይና በእጁ በማድረግ ወይና በእሱ ይገለጻል ወይና ወግና ማረግ ወይና አሸ ወይና ነሽ ወይ ልከተልሽ ወዲህ ባለሙያ አሸ ወይና ወይና ወዲህ ባለ ዝና አሸ ወይና ይውሰዳት እንግዲህ እጇን ያዝና ወይና ይገባታልና ወይና ግርማ ሞገስ ያለ ወይና አገልግሏን ይዛ ወይና እሷም ትከተላ ወይና አሸወይና ነሽ ወይ ልከተልሽ ወይ ዓለምሽ ዛሬ ነው ዛሬ ዓለምህ ዛሬ ነው ዛሬ እቴ ሸንኮሬ ኦሆ ኦሆ። መንገድሽን አልጋ ባልጋ ነው መንገድሽ አልጋ ባልጋ ነው ትዳር ሸጋ ነው ኦሆ ኦሆ። እናትሽ በድባብ ሄዱና እናትሽ በድባብ ሄዱ አንቺን ወለዱ ኦሆ ኦሆ። አባትህ እጅግ ዘየዱና አባትህ እጅግ ዘየዱ አንተን ወለዱ ኦሆ ኦሆ። ዓለምሽ ዛሬ ነው ዛሬ ዓለምህ ዛሬ ነው ዛሬ እትሽን ኮሬ ኦሆ ኦሆ። እታንዶ ሸባን ቅዝ እታንዶ ሸባን ቅዝ እቴ ሙሽሪት ወሸባ እንዴት አምሮብሻል ወሸባ ወንዝ ዳር ያደገ ወሸባ ቁጠዘባ መስለሻል ወሸባ ሲወጣ ሲገባ ወሸባ የሚንከባከባ ወሸባ ይቺ ሴት ወይዘሮ ወሸባ ለባሏ ዘውድ ናት ወሸባ እታዶ በሉላት ይለየል ውዳላት ውዳላት ወሸባ ውዳላት በጣም ወሸባ አብራችሁ ቅመሷ ወሸባ የትዳርን ጣዕም ወሸባ ውዳለ ውዳለ ሙሽራው በጣም ወሸባ እንዲህ እንደሱ ነው ወሸባ ትዳር ሲያጋጥመ ወሸባ እታዶ በሉላት ይለየላት ይለየላት ይለየላት ይለየላት ይለየላት አለ ገና አለ ገና አለ ገና ገና የከቲቱም አለ ገና ገና የትንሿ ሽሞንሞና ገና የወንድሟም አለ ገና ገና የዛ ጎበዝ ብላቴና ገና ገና ምኑ ተነካና ገና አለ ገና አለ ገና ገና ይስጠን እንጂ እድሜ ጤና ገና የመልሱም ለብስን አለ ገና ገና ወግ ማረጉ መቻልቅና ገና ገና አለ ገና አሸኛቱን ሄዶ አይደለም ወይ አሸኙትሞ አሸኙትሞ ሜዳ አይደለም ወይ? ወዳይ ዘመዶቿ እልላቱንማ ወዳይ ዘመዶቹ እልላቱንሞ የዛሬ ዓመቴ የዛሬ ዓመቴ ማሞሽ እናት የዛሬ ዓመቴ የዛሬ ዓመቴ ሚሚዬ አባት ለክርስትና ለክርስትና እንመጣለን ገና ኦሆ አንቺ ቤላ ቤላ አንቺ ቤላ ቤላ ትዳርሽን ያርገው የሰላም ተድላ አንቺ ቤላ ቤላ አንቺ ቤላ ቤላ ወግ ደረሰሽና ዛሬ ጥዋሽ ሞላ አንቺ ቆንጆ ቆንጆ ሙሽራውም ቆንጆ ሙሽሪትም ቆንጆ ቆንጆ ቆንጆ ቆንጆ ቆንጆ ሴዎቹም ቆንጆ ይትባረክ ይትባረክ እህ ዘላለም ዘላለም ዘላለም ዘላለም ይትባረክ እንዳብረ ያዘጋጀው አምላክ ይህን ቀን ባርከው የፍቅር የሰላም የቸርነት ያርገው የደብረ ገሌላ የቃናውን ታምር ጸጋ በረከቱ በእኛም ቤት ይጨምር ኦሆ፣ ዘላለም ዘላለም ዘላለም ዘላለም ይትባረክ እንዳብርሃም እመቤቴ ማርያም እመብርሃን ምልጃዋ ይለየን ከእኛ ጋር የሆነ ብርሃን እንድናደር የነገን ቀን ተስፋ ላዘጋጀው አምላክ እንበል ክብሩ ይስፋ እህ፣ እንደ ገሊላ